ሄሎ ጤና ቤት ሄሎ ቅድስት ነው። ሄሎ
ሄሎ ሄሎ ቅድስት ወይ ወይ አይሆን ወደን ነበረ በና ለልዑል እንድታስልኪ ነበር እግረ መንገዱ የሚያልፍ ከሆነ ሄሎ እ ለምንድን ለምን ለምንድን ነው አንተ የማትሰራው አይ ያው ሁለታችንም ከምንሄድ ብዬ ነው እ ሁለታችንም ከምንሄድ ብዬ ነው እግረ መንገዱ የሚያልፈው ደርሶ ነው አይ እንደዛ ማድረግ አቁመናል እኛ ከአንድ driver ወደ ሌላ driver እ order አናስተላልፍም አቁመናል የሚያወጡልህ ከሆነ ልንገርልህ ለ dispatcher ኦች እንጂ አቁመናል እንደዛ ማስተላለፍ እስኪ ንገሪልኛ እሺ order ነበር ንገረኝ እ ስልሳ ዘጠኝ ሀምሳ አምስት
ስልሳ ስምንት አይ ስልሳ ዘጠኝ ሀምሳ አምስት ስልሳ ዘጠኝ ሀምሳ አምስት
ይኸውልሽ ሰባት ሰማንያ ዘጠኝ ነው order ነበሩ። ይሄ ያዘዝኩት order አልደረሰኝም ብላ ጽፋ ሰላም ያልመለስ አዎ ደውይለት ይችላሉ። ለምንድን ነው የሚወጣው ግን? ለምንድን ነው አንተ ማሰራው? ሌላ order ይዘሃል?
ኧረ አልያዝኩም እግረ መንገዱ ነው የሚያልቀው ነው እና እሱ የያዘው ይመስል ካሊያስክ ለምን አይደለም? እንደዛ እናስተላልፍም። ከአንድ ድራይቨር ወጥቶ ሌላ ድራይቨር አይስተላለፍም።
ሰራ አይቻልም።
እ እ አብርሃም ሁለታችንም ከደክም እኮ ነው አንድ አይነት አይ- ቦታ ስለሆነ አይቻልም ተባልና አይሆንም ተባልን። እዛ እኮ እዚህ ማን ይሸፍናል? ይሻ- ተባልን። እ እዚህ ማን ይሸፍናል?
ምን አልከኝ?
እዚህ ማን ይሸፍናል? ማናይቨር ስለሌለ እኮ ነው።
እስኪ አንዴ ቆይ
ኧረ አክሴፕት በደምብ hello
hello አብርሃም ወይ
ማን ነው? እሺ ልጁ ሉል ሉል ሉል ሉልማ ሉል ባቢ?
ሉል ካሳይ ሉል ካሳይ ሉል ካሳዬ።
አ እሺ ከዛሬ በኋላ ግን እንደዚህ አይቻልም። የዛሬው ይደረግላል። አይነት በቃ እሺ ቅዷ እሺ ናት
ለሉል እሺ እኔ እኮ ማለት ነው እንደዚህ አይነት ነገር አሁን ኃላፊነቱን ያስወስዳሉ። ለዛ እኮ ነው በቃ ኧረ ችግር የለውም ኧረ ይወስዳል ጣጣ የለውም
እ
ችግር የለውም አዎ ብቻ አክተሽ ሂደት ችግር የለውም ይወስዳል ኃላፊነቱ
እሺ በቃ